ወይዬ እ አይ ነካቸው ነው ጆሮዬ አጋጣሚ
እ
ነክቼው ነው ዋይፋይ አጥፍቼ ነው።
ነው በዋይፋይ ነው እንዴ የሚሰራው?
አዎ ሰላም ነው አለን አለን ደህና ናችሁና?
አለና በላይ ደህና ነው
እ በላይ እንዴት ነው ደህና ነው?
ደህና ነው ደህና ነው ሰላም ወፍ ነው።
እየከሳ ነው
እ እ እ እየከሳ ነው
እየከፋ ከስቷል ወይ
ምኑ
በላይ ከስቷል ወይ ነው በላይ ኧረ ገረ ገረ ወይ ከሷል ወይ ምኑ ነው የከፋላ?
አረቄ ስላጣ ነዋ
አ- እሱ እሱ ያስመመናል። አይ አሁንማ እንዴታ እንግዲህ
እ?
ስራውም በዛበት ስራም በ- ስራም አብዝቷል። አንተ ምን በዛ
እንጨት እየተሸከመች እንደው አስጭንለት በእናትህ አንድ ጊዜ
በቃ የኔ መኪና ይመጣል ጠብቀው
እ?
የኔ መኪና ይመጣል ጠብቅ
አይደረግም ብለህ ነው
አዎ እየመጣ ነው ደርሷል
ይምጣና አንዱ አንድ ባጆ ቢያንስ ደፍቶ ይሄድ።
ኧረ ምን ተመጣ ደግሞ አድማቸው ሲጭን ነው የሚሆን እንጂ ደግሞ ቀኑ ሙሉ
አ በቃ እንደዚያ ይሆን።
ስምንት ዓመት ሙሉ እንጨት ሲያጉዝ እየከረረ ሰው እንደሱ ብቻ ነው ያየሁት።
እንደው አንተ ም- ሊሞት ነው እኮ
ምን ዘጠኝ ዓመት አይሆነው እንደውም ዩኒቨርሲቲ ዩኒቨርሲቲ እንዳለ ነው እንጨት ሲያጉዝ ያየሁት።
እኔ እኔ ካወቅኩት ጀምሮ ያው እንግዲህ ሁለት ሺህ ስምንት ነው የገባሁኝ ደብሮ
እሺ ከዚያ ጀምሮ ያው ነው በቃ እንጨት ማጋዝ ነው።
አዎ፣ እስቲ አስበው ለውጥ የለ እዚህ ቆፈራ እ?
ለውጥ ለሌለው ለውጥ ለሌለው ስራ
ኧረ እንደው ተሰቃየ አንተ ኧረ እንደው ተሰቃየ ኧረ አያሳዝንም እሱ አያሳዝንም እንደዚህ ያለ ነኝ
ኧረ ያሳዝናል እንጂ አይ አያሳዝንም እሱ ቢያሳዝነው ሌላ ሲሆን ነው ይሄ እንጨት ራሱ በገባበት ይውጣው
እ፣ አዎ በጣም እኔ ግን በጣም ያሳዝነኛል። እንደው አንድ የሚጭን ቢ- ቢጭነው እኮ አትራፊ የሚሆን ነበር። ዝም ብሎ በየቀኑ ጉልበቱ ባከነ።
አይ አባቴ በየዓመቱ እየገዛ አንድ ዓመት አይቶ እኮ ሰው ሲያልሆንለት አለ ሁለተኛው ዓመት ይተወዋል። እሱ ዘጠኝ ዓመት ሙሉ
አረ በጣም ነው በጣም አበዛው። እሱ
አ፣ በተረፈ ሰላም ነው ሰፈሩ።
ሰላም ነን ሰላም ነን። እና እንዴት ነው ሸገር?
ነገር በዓል እያለ ላከብር ሮጥ ሮጥ እያለ ነው ዋ፣ ወደዛ ወደዚህ አይዟችሁ በቃ አ፣ እናንተ ምን አለባችሁ? በአራት ሺህ ብር በአምስት ሺህ ብር በግ ወጥተህ እያስገባ
እ?
በአምስት ሺህ ብር በግ ወጥተህ አስገባ ይሄን ሞክት
አረ፣ በአራት ሺህ በአምስት ሺህ አስራ አንድ ጊዜ ወጥቶታል የኛ ሰው እግዚአብሔር ምን አለብህ ምን አለብህ እኛ በጦርነቱ አመት አመት እኮ ደፈና ለስራ
አይ፣ ዋናው ጤና ነው።
እሱ አረ እሱን ነው የእኛ ጓደኞች ሞቷል
አ፣ አሁን ምን አለ? ምን አዲስ ነገር አለ?
እ?
ወደ ሰላም ነው አይደል? አሁን
ዛሬ ነበረ ቶ- ተኩስ ያው የ- ምን እንደሆነ አላወቅነውም ዙሪያውን
ዙሪያውን አ፣ እንዴ አታውም እንዴ እናንተ ስለሆናችሁ እ?
እናንተ አታውም እንዴ ስለሆናችሁ እንዴት አታውም ወይ ወጥተን እ፣ አይ።
ቪዲዮ እንቅረጽ እ፣ ፊልም እና እንትን እንበል አዎ ላኩልን አለኛ እ?
ወይ ደፍ ደፍ ሲል ዘሎ መግባት ነው እንጂ ቤት ደግሞ
ለማንኛውም የቢሮ ስለሆነ እሺ ቀይረው
በለሽ አ፣ በተረፈ ሰላም ነው። ሁሉም ሰላም ደህና ነን ደህና ነን ደህና ነን በቃ ሁሉንም ሰላም እንኳን ነው፣ በቃ።
እንኳን- እንኳን አደረሳችሁ በላቸው እሱን በሙሉ
እሺ እሺ ያው ለባል በቃ ዞራ ሲጠጡ እያከፍለዋለን አይ ኧረ ችግር የለውም አንድ ስንት ስንት ካሳ እናድርገው
በቃ ደስ ያላችሁ ሲጠጡ ደሩ ነገ እንከፍላለን።
በቃ እሺ ብቻ እናንተ ቀርፎ የታርጋችሁ ላኩት ቴክስት አድርጉት።
እሺ እሺ ሰላም በላ ባለቤትህን ልጆችን ሳምልኝ እሺ እሺ ቻው እሺ ቻው፣ ሰላም፣ መልካም በዓል።
እሺ ለሁላችሁ